የምንወደው ናፍታሽን ላክልኝ ብለሽ ነበረ ላኩልሽ፣ ግን አይተሽው ምንም እንትን አልሽም።
በዚህኛው ስልክ ላይ ላኩት።
አዎ በዚህ በራሱ ላኩልሽ፣ ግን ላክ አላችሁኝ። ቆየሁ ላኩላችሁ፣ ግን እንትን እያልሽኝ አይደል?
እኛ አይደለም እናስተካክለው፣ እኛ እናስተላልፍና በዚህኛው ደግሞ አላኩም። ምንም ነገር እኮ የለም።
ቴሌግራም ላይ ላክልኝ ብለሽኝ ቴሌግራም በዚህ በረባ አርባ አንድ አርባ አምስት ሀምሳ ሶስት ሀምሳ የለም እኛ ጋር ምንም። አሁን hi አሁን ግን hi እያልኩት ነው።
አረለ እስኪ ቆይ hi ብዬዋለሁ። አሁን በ hi ባልኩበት ይላኩ።
እሺ